የፍጹም ጨዋነትሽን ተመልክቼ ላክብርሽ ማለቴ ደጋግሜው እንጂ ጥሩነትሽን መች ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽ በመናገር እንጂ በማስተዋል አንቺን አልበልጥሽ። ስትወዳት እንድኖር ስኖር አይቻለሁ፣ ሕይወቴን ልሰጥሽ ተዘጋጅቻለሁ። ስመኛት እንዳንቺ ማናቴ ገዛችው ወርቁም ብሩ ማስዋብ ሕይወት ያሰጥች አይ አይ አይ